ሄሎ ሄሎ ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ደስቲ ቤት ጥያቄ አዎ አዎ
እኔ የምበላው ገንዘብ አይቆጠርልኝም ግን ሂሳቤ እየተቆረጠ ይሄዳል ምሮ ችግሩ
ምን ማለት ምን ማለት ነው
ተጫውቼ አዎ እኔ የምበላው ገንዘብ ግን እዛ ላይ አይቀመጥልኝም
እንዴት ነው የማይቀመጥልህ የበላህበት ማረጋገጫ አለህ እ የበላህበት ማረጋገጫ አለህ ወይ ማረጋገጫ የውሻን ሲጫወኩት
እኮ ማረጋገጫ ገ- ገብቶሃል ማረጋገጫ ማለት ግን
ማረጋገጫ screenshot አለ። አሁን ለምሳሌ win አድርገህ ያሸነፍከው round ይሄኛው ጨዋታ ነው መጨመር የነበረበት የምትለው አለ።
አሁን ግን screenshot አላረኩትም ምሮ ግን ችግሩ እሺ ወይ history ላይ ገብተህ እሱን screenshot ላክልኝ። ከዛ በኋላ እኔ መልስ እሰጥሃለሁ በቴሌግራም ማለት ነው።
እሺ እሺ
እሺ አ-